hello ጤና ይስጥልኝ። እባክዎት ምን ልርዳ?
አብሮ ይስጥልን። ጤና ማን ነው የቴሌ ነጻ coin አሸንፈሃል ብሎ ነበር። coin ብር ይቆላል።
coin ከሰጡት ት- ጥያቄ
አቤት በ coin ኡ ጥያቄና መልስ የቴሌቪዥን ደንበኛ ነው አይደል? ይጫወታሉ።
አዎ ተጫዋች ነኝ እና coin ነጻ አሸንፈው ነው ያለኝ።
እሺ ነጻ coin አሸንፏል ካሉ በት በኩዌኑ ማለት ነው። በተሰጡት ኩዌን በተሰጡት ኩዌን ጥያቄና መልስ ይወዳደሩ።
ነው ሄሎ ሄሎ